ሪፖርት ነው ባኮ የምንወርደው።
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ወደ deposit ለማድረግ ስንል ሄሎ ካሽ ነው የሚለው ምንድን ነው?
አዎ፣ ትንሽ technical ችግር ስላጋጠመን ነው። አሁን በምነግሮት መሰረት deposit ማድረግ ይችላሉ።
OK። ስለዚህ ምን ምን እናድርግ እስቲ?
ቁጥር እሰጦታለሁ። አሁን ወደምሰጡት ቁጥር ያስገቡና ደረሰኙ በቴሌግራም ይልኩልናል።
እሺ፣ ስልክ ቁጥር ነው የምትሰጪኝ?
አዎ፣ እሺ፣ ንገሪኝ።
ዜሮ ዘጠኝ ሰላሳ ሁለት እሺ፣ ሰላሳ አምስት እሺ፣ አስራ ዘጠኝ
እሺ።
ስልሳ ስድስት
ወደዚህ እናስገባ።
አዎ፣ ፍትህ አምላክ ማርጌ ስሙ።
ፍትህ አምላክ ነው። ወደዚህ ቴ- ወደዚህ ቴሌብር እናስገባለት deposit። ከዛ እሱ- እነሱ እንትን ትሉናል አላችሁ ማለት ነው።
ደረሰኙን ወደ እኛ ወደ ቴሌግራም ይልኩና እኛ ደግሞ ወደ ቴሌግራም ቻናላችን ምንድን ነው የሚለው?
ዜሮ ዘጠኝ ሰባ ስምንት
እሺ አንድ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ ደረሰኙን ሙሉ ስሞትንና የሁሉ ስፖርት ስልኮትን ይላኩልን።
እሺ እሺ ምናምን እሺ